Hello.
ሄሎ ሄሎ እንደምን ይሰማል? hello
ሰሌም ግን ገባኝ ምስክችን ስልክ አይተሽ ምንድን ነው እ፣ ንገሪኝ። እ?
ቴሌቪዥን እየተዝናኑ የሚሸለሙበት ጨዋታ ነው። game ኦችን ሲጫወቱ ላፕቶፕ ስር ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አሁን ሳል ሳላውቅ የተጫንኩት ይመስለኛል እና ይዘጋልኝ።
okay እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ። ማቋረጥ እ?
ይችላል።
እ፣ ኮከብ በምን ዘጠኝ በምን ሰማንያ አምስት በምን በምን
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ።
እሺ
ከዛ ስድስት ቁጥር ላይ ለማቋረጥ የሚል አለ።
እ፣
እ፣ okay ያቋርጥሎት እኔ ሰባ ሶስት አስራ ሁለት ሀምሳ ስምንት ዜሮ ዘጠኝ ነው ስልኩን እ፣ ይቋረጥ
አ ይቋረጥ።
ነው አቋርጬሎታለሁ።
እሺ thank you።
እሺ